Bueno, ጤና ይስጥልኝ። ስታንድ አፕ ኮሜዲ ላይ ለመስራት
እሺ ይቻላል። ነገ ቀን ስንት ሰዓት? ዛለን ሲኒማ እና ምሽት ሁለት ሰዓት በቤት ለቅደማ ቦታ የስንት ሰዓት መሰለኝ የሚፈለጉት?
እ፣ ቀን ስምንት ሰዓት እ? አቤት ዳዊት ተስፋዬ ዳዊት ተስፋዬ እና ሰብለ ነበር።
እ፣
ሄሎ ሁለት ሰዓት ዳዊት ተስፋዬ እና ሰብለ ነበር። እሺ ከልጄ እናት ጋር ነው በዛሬ።
ወይ ራሱ ሌላ ማለት ይቻላል።
የማይሰማም እሺ እንግዲህ ቦታ የት ነው? የት አሉ ቦታውን?
አለ ሲኒማ
አለም ሲኒማ ስምንት ሰዓት